ሄሎ ጤና ይስጥልኝ እንዴት ዋላችሁ?
ወይ እማዬ እያየሁልሽ ነው ገና እሺ።
እ እያየሁልሽ ነው ገና
ምኑን?
የነገርሽኝን እድሳት የገባውን የማሽን ቁጥር check አይ እያደረግልሽ ስለሆነ አይ አይደለም እኔ ሌላ ነኝ።
እሺ እሺ እንትን ኮንትራት ፈልጌ ሁለት ምን ፈልገሽ ነው እ፣ summary ልቆርጥ ብዬ እ እ፣ ቀኑን አልጽፍም አለኝ ምን ሆኖ ነው
እ?
ምን ሆኖ ነው ምንድን ነው ማለቴ የሚለው እ፣ ምንድነው የሆነ ነገር memory ይለኛል። normal ቀን ስጽፍ ማለት normal ቁጥር ነው የምጽፈው። አሁን ለምሳሌ ሰባት ከሆነ ቀኑ ሰባት ነው የምጽፈው ወይስ እዛ table ኡ ላይ ባለው ነው የምጽፈው?
የትኛው ነው ማሽንሽ ንገሪኝ እና ልንገርሽ እቺ እንትኗ ነጭ በጥቁር ነጭ በጥቁር አዎ።
እሺ እ፣ ልንገርሽ ቴፑን እና እሺ ቆይ ኤፍኤም እሺ ንገሪኝ።
ኤፍኤም ለገባሽ አዎ ከዛ አራት ጊዜ ዘጠኝን ትነኪያለሽ እሺ አንድ ሁለት ሶስት አራት እሺ ከዛ እ፣ ከዛ?
ክላይንትን ሲ ኤል እሺ ሲ ያልኩሽ አይደል አዎ አዎ፣ አዎ ከዛ አንድ ቁጥርን እሺ።
ሁለት ጊዜ ትነኪያለሽ።
አንድ ሁለት እሺ አዎ፣ ከዛ ኤስቲ
ኤፍቲ እሺ ፕሮ ከዛ እንዴት አለኝ የምትፈልጊውን አዎ፣ የምትፈልጊውን ቀን ታስገቢ። አመታዊ ነው ወይ ሶስት አዎ አመታዊ no no አመታዊ ነው ግን እንትን ነው ምን እ፣ ትበይ?
አሁን ባለፈ ከጀመርሽበት ጀምሮ ነው የሚያወጣልሽ። ዜሮ ስምንት ከጀመርኩበት አዎ፣ ስለዚህ የጀመርኩት ሀያ ዘጠኝ ዜሮ አራት ነዋ እሱን እሱን አትበይ፣ ዝም ብለሽ ዜሮ ስምንት በይ።
እሺ ዜሮ ስምንት ዜሮ ሰባት ዜሮ ሰባት ሀያ አራት ሁለት አራት በይ። ሁለት ሁለት አራት አራት እሺ አዎ። ከዛ quantity የሚለው አለ እሺ Q C quantity Y አዎ ከዛ እሺ የመጨረሻውን ዜሮ ሰባት ዜሮ ሰባት አሁንም ዜሮ ሰባት ዜሮ ሰባት ሀያ አራት
ባል ቅድምም ግን ሀያ አራት ነው ያልሽኝ ሀያ ሶስት ነበር መሆን የነበረበት ውይ እሺ እኔ ነኝ እንትን በቃ mode ላይ ትመለሻለሽ ይቅርታ እሺ mode ልበለው አዎ mode ላይ ግቢና FM mode ላይ ኤፍኤም ላይ ታቆሚዋለሽ ኤፍኤም እሺ አቆምኩት ከዛ አራት ጊዜ ዘጠኝ እሺ አንድ ሁለት ሶስት አራት እሺ ከዛ client ን CLK እሺ CLK ከዛ አንድ ቁጥርን ሁለት ጊዜ አንድ አንድ ሁለት ሁለት እሺ ከዛ ከዛ FM FT FT እሺ ከዛ ንገሪ ዜሮ ስምንት ዜሮ ስምንት ዜሮ ሰባት ዜሮ ሰባት ሀያ ሶስት
ሀያ ሶስት ከዛ Q Q Q ቲዋይ ቲ አለ Y እሺ አዎ Q T Y እሺ ማ ከዛ ዜሮ ሰባት ዜሮ ሰባት ዜሮ ሰባት ዜሮ ሰባት ሀያ አራት ሀያ አራት ከዛ እሺ VD ትነኪያለሽ VD thank you በጣም ወጣልኝ ወጣልሽ ያው ስራ አዎ እን- ከጀመርሽበት ጀምሮ ነው እሱ የሚያወጣልሽ እሱ እሺ እኔም እሱን ነው የምፈልገው። አንድ ሌላ ጥያቄ፣ በጣም ቀይ ያሉ ወረቀቱ ችግር የለውም?
እ?
ግማሽ ጎ- ግማሽ ጎኑ እንዳለ ቀይ እያደረገ ነው እ፣ የሚያወጣው።
አ- ሊያ- ሊያልቅብሽ ነው okay እንደሱ ነው።
ወረቀትሽ እሺ ሊያልቅብሽ ስለሆነ ቀይራለሁ፣ ገዝቻለሁ ሌ- ባለፈው ከእናንተ ጋር።
እሺ ሙሉ እሺ አስገቢ ማይ አመሰግናለሁ በጣም።
ከሞላብሽ ቻንን ስለሚልብሽ ወይ ቀንሰሽ ታስገቢያለሽ እሺ አልፈርድም ካለሽ እሺ ማይ thank you እሺ በጣም እሺ አሜን እሺ እናቴ ቻው።